ሄሎ ደምሰው ወይ ያን
ታዟል። እነሱ ስላያነሱም እና ልታገናኝ ይችላለን።
ታዟል
ታዟል አለ አለኝ ልጁ እዚህ ከቢሮ ታዟል። እነሱ ግን ማረጋገጥ አልቻልኩም እና ሄደህ ብታገናኘኝ ደስ ይለኛል።
ኦኬ አሁን እኔ እኮ በቃሽ ዞሮ ወርደ ሌላ ድራይቨር ስላለ ታረጋላችሁ። በጣም ሰዓት ይደርሳል። አራት ሰዓት ከዚህ በኋላ ተጀምሮ ስንት ሰዓት ይደርስ ነው አለ። እስኪ ላገናኝ
አገኝ እስኪ ለማ- ተሰርቶ ምን ይችላል እኮ ከዚህ ኧረ ታዘዘ እንደዛማ ሁለት ሶስት የጠየኳቸው እኔ እኮ መቤት ግን ላገናኝሽ ችግር የለም።
እሺ አገናኝ